ሄሎ
እንዴት ነሽማ?
ሰላም ነው?
አለሁልሽ። አማኒ ነኝ።
እሺ፣ ናዝሬት እሺ፣ እንዴት ነሽ?
ሰላም ነው?
አለን። እንትን አማኑኤል አመድ የሚል አካውንት እሺ፣ በኢትዮጵያ አዳማሚ ያብታ አዳማሚ
እሺ፣ ታሸርት ሎጋውት አድርጎብኛል። አክቲቭ አድርጊልኝ።
ማን የሚል
ያብታ አዳማ ድምጽ ይቆራረጣል። ድምጽ ይቆራረጣል።
ያብስራ ያብስራ ያብስራ አዳማ የሚል አካውንት አማኑኤል አመዴ የሚል አካውንት አሁን ሰምተሻል?
ቤት ማን ነው?
ቨርቹዋል ረን ነው?
አ ካይረን ነው።
ዩዘሩ ማን ነው ያልከኝ?
የአብስራ አዳማ የአብስራ አዳማ የሚል cashier three
እሺ፣ unlock አድርጌልሃለሁ። እሺ